ጨጓራ ይላጠኝ። ወይ ከስሜ በቃ ይቅርታ። እሺ ዲቦኔት እዛው መልሰው እ በጣም ይቅርታ አባቴ እ እ በጣም ይቅርታ። አሁን እኮ እዛ የመልሰብኝ ነው። ዲቦኔት እዛው ግን ካል ግዴታ አይደለም እንትን ካላልክ ይዘህ ወጥተሃል፣ ርቀህ ወጥተሃል፣ ግዴታ አይደለም
ለምን ከአንተ በእኔ እኮ ነው የሚሆነው እ እ
ማለት እንትኑ ጋር ነኝ። ቆይ ልመለስ፣ እስኪ ልደርስ ነው ልመለስ።
እንደተመቸ አይ እንትን ካልክ ተመለስ፣ ካልሆነ ግን ያው እዛው ላይ ከራስህ በቃ እስኪ ጋር እ እ እስኪ ጋር ነው ያለው። እስኪ ልመልሰው፣ በቃ እሺ መልሰው እስኪ።
እዛው ልመልሰው።
ከዛ መልሽ ልብል አሳውቀኝ።
በቃ አዎ